Good afternoon, ካፒታል
Hello፣ አቤት።
ሞሮኮ ፈልጌ ነበረ
ለዛሬ
ለነገ ስንት ሰዓት? ነገ
ቀን ስድስት ሰዓት ላይ። ስንት ነው ዋጋውን ማወቅ እችላለሁ?
ከሁለት ሺህ አራት መቶ ብር ጀምሮ አለ የተለያዩ አይነት። እዚህ ሲመጡ ይመርጣሉ treatment።
እሺ፣ እሺ። Thank you።
ያዝሎት?
ጠዋት ደውዬ ነገ ማስያዝ እችላለሁ ለስድስት ሰዓት ላይ ወይስ አሁን ትልኝ?
ብቻ እንደ ተመቹት።
በቃ አሁን ያዥልኝ። እሺ፣ ለስድስት ሰዓት ላይ።
አንድ ሰው ነው አዎ፣ ማን ልበል?
መሰረት ስልክ ቁጥር ይሄ የደወልኩበት ዜሮ ዘጠኝ ሰላሳ ስምንት እ ሰላሳ ዘጠኝ ሰላሳ ሶስት ሰማንያ አራት
እሺ መሰረት ይዣለሁ። ነገ ስድስት ሰዓት አንድ ሰው ሞሮኮ ባል።
እሺ፣ thank you።
እሺ እኔ መብት